ሄሎ ወይ
ተቃራኒ ወደድሽ ስልሳ ሁለት ንገረኝ።
ስልሳ ሁለት ስልሳ ሁለት ሀያ
ቦሌ ቡልቡላ ነው የሚሄደው እሺ እየሰራ ያለውንም ንገረኝ።
ስልሳ ሁለት ዜሮ ሁለት
ስልሳ ሁለት ዜሮ ሁለት
ዛሬ ትጨቃጨቅ ይሆናል።
ሀብታሙ ወደ ቦሌ ቡልቡላ
እኔ ዛሬ እኔ ስጨቃጨቅ ይሄ ይሆናል።
የሞተረኛው ነው እ፣ ሀብትሽ የሞተረኛ የሚወጣው እኮ እሱን አስውጭልኝ ቡሌ ቡልቡላ ነው የሚሄደው እኔ አልሄድም። ነው ፒያሳ ሂጅ መጣሁ አንቺ ደህና ነሽ?
ሄሎ ሀብታሙ ወይ ወይ ይወጣል። እሺ የቡልቡላ እሺ ሀብትሽ